ሄሎ ጤና ይስጥልን Best Bet
Hello Hello ጤና ይስጥልን Best Bet።
አሁን ላክ ብላኝ ልክ የነበረ ቴሌግራም support team ላይ እሺ ምን ነበረ?
አልገባልኝም ነበረ ተ- ትናንት ማታ withdraw አርግቼ አልገባ አልገባልኝም።
Okay deposit አድርገ ነው withdraw withdraw አርግቼ ነው withdraw እኮ ምንድን ነው አዎ።
ላክ ያለች ቴሌግራም ላይ screenshot ኡን ላከው ብላኝ ልኬላት ነበረ እሺ ቴሌግራም ስም ማለት ነው?
እ?
ቴሌግራም ላይ ስምክ ስምክ ማለት ነው።
ቴሌግራም ላይ ስሜ ይኸው በዚህ ቁጥር ነው ያለው።
እሺ ወይም በቃ የ Best Bet ቁጥር እ?
ነገር የደወልክበት ነው የ Best Bet ቁጥር አዎ ይሄ የምጫወትበት ይሄ ነው።
ስንት ብር ነው ያልገባል?
ሁለት ሁለት ሺህ አምስት መቶ ሁለት ሺውንም በነገራችን ላይ እምቢ ብሎኝ ደውዬ ከዛ በኋላ confirm አላረኩልህም። ቆይ ላድርግልህ ብላኝ እሱ ገብቶልኛል። ሁለት ሺህ አምስት መቶ መጨረሻ ያወጣሁት ግን አልገባልኝም።
አሁን ያልገባል ሁለት ሺህ አምስት መቶ ነው አይደለ?
አዎ ሁለት ሺውን ደውዬ አስገብታልኝ አለች። ሁለት ሺህ አምስት መቶ ግን አሁን ቼክ አልገባልኝ።
አድርገው ገብቷል። እሺ አሁን check አድርገው አሁን ገብቶላል።
እሺ የኔ ጌታ አመሰግናለሁ።
ችግር የለውም።